ሄሎ ሄሎ፣ ጤና ይስጥልኝ። ሰላም ነው?
ጤና ይስጥልን። ቤት ቤት አዎ፣ withdraw አድርጌ ነበረ አራት ሺህ ብር ከሳንቲም ወደ ቴሌ ብር።
እሺ፣ መቼ ነበር ያረከው?
አሁን ነው ብ- ቢያንስ አስራ አምስት ደቂቃ ምናምን እና ብዙ withdraw ስላደረኩኝ እሺ።
ያው እናንተን ማዋራት አለብኝ ስለሆነ approve እንድታደርጉልኝ።
እሺ፣ እሺ። ቆይ check ላድርግልህ። ይህ ነው ቤት ቤት ቁጥርክ?
አዎ እሺ፣ check ላድርግልህ። አራት ሺህ እና አራት ሺህ ነዋ።
አዎ አራት ሺህ ብቻ የመጨረሻው ሌላው እሺ፣ ቴሌብር ቁጥር ዜሮ ዘጠኝ አርባ አንድ አስራ ሶስት አስራ አንድ ሰማንያ ስድስት ነው።
ሰማንያ ስድስት አዎ አዎ
እሺ ገብቶላል። እሺ፣ አሁን check አድርገው።
እሺ እሺ አመሰግናለሁ እሺ፣ እሺ እናመሰግናለን። መልካም እሺ እሺ